hello ጤና ይስጥልኝ ቤተሰቦች ራሄል ነኝ ባኮ ምን ልርዳዎ ለሊት ላይ ሁለት ሺህ ብር ወደ ቴሌ ብር ልኬ ነበር እና ወደ ጨዋታዬ እንዲመለስ ፈልጌ ነበር።
በዚህ ቁጥር ነው።
አዎ እሺ check ላድርገው እና የእኛን approval የሚፈልግበት ሰዓት ላይ ከሆነ እመልስልሃለሁ።
እሺ።
ትናንትና ነው።
አዎ እሺ፣ check እናድርገው። እ፣ ከኛ system already ወጥቷል፣ process ላይ ነው ያለው። ስለዚህ ወደ ባ- ወደ account ኡ መመለስ አልችልም፣ ግን አስ- ላሳውቅልህ እችላለሁ ወደ ቴሌ ብር እንዲገባ ለሳንቲም ፔይ እም።
እልክላቸዋለሁ transaction ኡን
ወደ እንትን የመ- ወደ መመለስ ቴሌ አይቻልም።
እ፣ ማለት መ- ሊመለስም ይችላል ግን already ብሩ ያለው ሳንቲም ፔይ ጋ ስለሆነ ሊመልሱትም የሚችሉት ወይ ወደ ቴሌ ብር ወይ ደግሞ ወደ ቤት ቤት account እነሱ ናቸው። transaction ኡን እንላክላቸውና እ፣ የሚሆነውን እንዲመልሱልኝ እንዲመልሱልኝ ጠይቂልኝ።
እሺ፣ እሺ። መልካም ቀን። እሺ፣ ስለደወልክ እናመሰግናለን።
እም።